hello
hello
hello
hello
hello एखन मा ስልክ
እሺ ትንሽ ጠብቁኝ። ዜሮ አስራ አንድ አራት
ቆይ አንዴ ዜሮ አስራ አንድ አራት
አራት እሺ ስልሳ አምስት
ስልሳ አምስት ሰላሳ ሶስት ሰላሳ ዘጠኝ
ሰላሳ ሶስት ሰላሳ ሶስት ሰላሳ ዘጠኝ
ሰላሳ መጨረሻ ዘ- ሰላሳ ዘጠኝ አዎ ሰላሳ ሶስት ሰላሳ ዘጠኝ አዎ አዎ
እሺ አንዴ ዝግልኝ እሺ እሺ